ሄሎ
ሄሎ
ሰላም ጤና ይስጥልን ቤት ቤት
አዎ ሰላም ነህ እ ሄሎ ሄሎ ሰላም ጤና ይስጥልን ቤት ቤት ጤና ይስጥልን
እሺ ምን ልርዳ
እንትኑ እ ትናንትና ነው አሸነፈው ብላለች በሽቱ
ያሸነፈው አዎ ከዛ ደግሞ ሳንቲም ፔ ነው withdraw አድርገው
withdraw ነው withdraw ነው አድርገው ከዛ አይገባም okay እንትን ትኬት ነው
እ?
ትኬት ተጫውታችሁ ነው
የጨዋታ የጨዋታ ነው አዎ
እሺ cashier ኮዱን ትነግረኛለህ
ምን- ምን አልከኝ? ሄሎ ሄሎ ሄሎ cashier ኮዱን ይሰማል።
ትነግረኛለህ
ታሻል ኮዱን ትነግረኛለህ ነገርኩህ።
የትኬት ነዋ ጥያቄ
አዎ ነገር ግን ደግሞ ገና አላውቅም
ቆይ እሺ ጥያቄን በደንብ አስረዳኝ
አይ አይገባም አለ ገንዘቡ
ምን withdraw አድርገህ ነው ያልገባልክ አይገባም አዎ withdraw አድርገው ግን ግን አይገባም እስከ በፊት እሺ ጠብቀኝ እሺ አንዴ መስመር ላይ ጠብቀኝ ሄሎ
ያው ይሰማል
ሄሎ ነጋ
አዎ
እሺ ምንድን ነበር
እ፣ ትናንትና ነው ምላ ማሸነፈው በሽቤት
okay እሺ ትኬት ነው
አዎ ሳንቲም ፔ ገና አልገባም ሳንቲም ፔ withdraw አድርገው ገና አይገባም አሉ withdraw ነው እሺ አ፣ ቤት ቤት ቁጥርን ንገረኝ እሺ check ላድርግልህ ዜሮ ዘጠኝ አስራ አምስት አስራ አምስት
ዜሮ ስድስት እሺ
አስራ ሶስት አስራ አምስት
ስንት ብር ነው
ስምንት
ስምንት ስምንት መቶ ብር ስምንት መቶ አዎ።
እሺ፣ እሺ እ? ውይ ጌታዬ። አንጎል ወላንጎል ውይ ጌታዬ። ሱፐር
ሄሎ
ያው ይሰማል በሳንቲም ፔ ነው withdraw ያረከው እና pending ላይ ነው። ለሳንቲም ፔ ያሳውቅላለሁ። እሺ ይገባላል።
መቼ ይገባል? እስከ ሌሊቱ እስከ ሌሊት አሁን ይደውላሉ።
አዎ አ- አይ አሳውቅልሃለሁ። እሺ በእነሱ side የሚስተካከል ስለሆነ በሳንቲም ፔ side
እነሱ አዎ ለእነሱ አሳውቅልሃለሁ።
pending አለ።
አሳውቅልሃለሁ። አዎ አዎ pending ነው።
ከዛ መቼ ይገባል?
ይገባልሃል። እሺ እስከ ማታ ይገባል። እኔ አሁን አሳውቅልሃለሁ። እነሱ ባስተካከሉልህ ሰዓት ነው የሚገባልህ። አሳውቅልሃለሁ። አሁን እስከ ጠዋት ነው የምደውለው እናንተ ከዛ ይገባል ይገባል።
ሳንቲም ፔዎች ናቸው የሚያስተካክሉት። እሺ ለዛ ነው
እሺ አመሰግናለሁ።
እኔ አሳውቅልሃለሁ። እሺ እሺ አመሰግናለሁ።
እሺ እሺ